ማርያምን ማንሳት አልቻልንም። ከዘጋናት እግዚአብሔርን ምግብ ራሱ አሁን ነው የበላው። ማርያም ባለፈው እናንተ ስትመጡ አይደል የበላ ነው እኔና ቤቴ እኔና ቤቴ የበላ ነው እናንተ ስትመጡ አዎ ማርያም ቡና አትጠጪ እሱ ነው ያሳምንሽ አለኝ እንዴ ምን ማለት ነው አንተ እንዴት ነው እንዴት ነው አቆመ በምን ተአምር
ሄሎ ሄሎ ማቲያስ
አቤት እ እኔ የምልህ ወይ
ቆይ አንዴ መስመር ላይ ጠብቀኝ እ ማሲ የሚል PDF ላይ ማለት ነው አዎ
እ የለም እኔ ጋር ብልሃታል እንዴ ስትደውልልህ አዎ እኔ እኮ አልሰማህም?
የለም አይደለም ያልኳት እንደዛ ነው ያለች እ አረ ሄደን እኮ አግኝተናታል እኮ ቦታዋ ድረስ እ እቃውን የለም እኮ ነው ያልኳት እቃው የለም ነው ያልኳት ምን ነጭ ሽንኩርት የለም መስሎ ነጭ ሽንኩርት store የለም አልቋል
እና አይናገሩም እንዴ ማታ ላይ ቆይ ከሌለ እንዴ
እኔ እንጃ እ store አልቋል እኔ ራሱ እኮ የተጫነልኝ መስሎኝ እኔ ያልነበረም አጋጣሚ የጫንኩት ገብቼ በርብሬ በርብሬ ያጠፈኝ ስደውልላቸው አልተጫነም የለም ስቶር አሉ እሺ እሺ ማቲያስ እሺ
እሺ